ልጆች ተስፋ ፍቅር ብርሃን ያለበት እስቲ ስጡኝ ደስታ እኔ ልኖርበት ክፋት ምቀኝነት ችግር የሌለበት ፈልጉልኝ ቦታ እስቲ ልኖርበት እስቲ ልኖርበት እስቲ ልኖርበት እስቲ ልኖርበት ጭንቀት ተጨማልቆ ችግር በዛበት አልፈልግም ተስፋ ለማይኖረኝ ሕይወት አንዱ ለአንዳተኛ ተንኮል ሲሰራ ውድቀት ላሰበለት ነገር ያደራ ነገር ያደራ ነገር ያደራ ነገር ያደራ አዳላማው እንጂ እኔ ሰው አለካ ኦሮሞን እወዳልኳት ስሜን ስታወጋ እባክህ አምላኬ ስጠኝ ጥናቱን ኖብ ሰራሽ ወሬ አልበታተን ከበቆሎ ስንዴ አልበላም ዘንጋዳ ዘንጋዳ የዳጉሳ ጠላ በጎን የሚነዳ የሚነዳ መስሎ ሊያዘነጋኝ ቀርቀህ እንዳጋዳ አጋዳ ምን ሊጠፋኝ እኔስ የከተማ አራዳ አራዳ አራዳ አራዳ ሕይወት ተስፋ ፍቅር ብርሃን ያለበት እስቲ ስጡኝ ዓለም እኔ ልኖርበት ክፋት ምቀኝነት ችግር የሌለበት ፈልጉልኝ ቦታ እስቲ ልኖርበት እስቲ ልኖርበት እስቲ ልኖርበት እስቲ ልኖርበት ጭንቀት ተጨማልቆ ችግር በዛበት አልፈልግም ተስፋ ለማይኖረኝ ሕይወት አንዱ ለአንዱ አቸኛ ተንኮል ሲሰራ ውድቀት ላሰበለት ነገር ያደራ ነገር ያደራ ነገር ያደራ ነገር ያደራ የጋላ ሽፋን ነው ገበና ነው ማልበሻ በልብሷን ትገመተ የሰውን መድረሻ ተንኮል መሸሸጊያ አታርጋው ጓደገነ ቂም መሸፋፈኛ አታርጋው ተርጽህን ኦይ ኦይ ኦይ ኦይ ከበቆሎ ስንዴ አልበላም ዘንጋዳ ዘንጋዳ የዳጉሳ ጠላ በጎን የሚነዳ የሚነዳ መስሎ ሊያዘነጋኝ ቀርቀህ እንዳገዳ አገዳ ምን ሊጠፋኝ እኔስ የከተማ አራዳ አራዳ አራዳ አራዳ ሕይወት ተስፋ ፍቅር ብርሃን ያለበት እስቲ ስጡኝ ዘመን እኔ ልኖርበት ክፋት ምቀኝነት ችግር ያላለበት ፈልጉልኝ ቦታ እስቲ ልኖርበት እስቲ ልኖርበት እስቲ ልኖርበት እስቲ ልኖርበት ጭንቀት ተጨማልቆ ችግር በዛበት አልፈልግም ተስፋ ለማይኖረኝ ሕይወት አንዱ ለአንዱ አጨኛ ተንኮል ሲሰራ ውድቀት ላሰበለት ነገር ያደራ ነገር ያደራ ነገር ያደራ ነገር ያደራ ቀና ዘንባላት በል ጊዜ ጠብቀህ በራስህ ተማመን
ሳጠላ በጎን የምነዳ ምነዳ መስሎ ሊያዘነጋህ ቀርተህ እንዳገዳ እንዳገዳ ምን ሊጠፋህ አንተስ የከተማ አራዳ